ጤና ይስጥልኝ አሽቢ ካምነኝ ዋኩም ልዶ
ቅድም ደውዬ ነበርና በስክሪንሻት አድርገህ ላክልኝ ብለሽኝ ቁጥር ሰተሽ ነበር፣ ግን አይመጣም። ቴሌግራም ላይ ሞከርኩት።
እሺ ማን ልበል ስሙትን ማን ብለው ነበር?
ሱራፌል ሱራፌል ታከል
ሱራፌል። በዚህ ቁጥር ነው ቴሌግራም የሚጠቀሙት?
አዎ አዎ፣ ልክ ነሽ።
በዚህ ነው።
አዎ በዚህ ነው።
በዚህ ከሆነ እኛ ራሳችን contact እናደርገዋለን።
እሺ Hi በይኝና እኔ ልላክልሽ screenshot። እሺ አመሰግናለሁ።